hello hello ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን። እንዴት ነህ?
እሺ ምን ለዛ ወንድም እንትን ጨዋታው አልታረመልኝም። ሁለት ቀን ሆነ ትኬቱ
ትኬቱን update እንዲደረግ ነው አይደለም ቆርጬዋለሁ እና በአንድ ስ- በአንድ ሲም ነበር sale ያደረገና ሌላውን ግን አላርመዋል።
እሺ አንዴ ጠብቀኝ
hello አቤት
ፓሻር ኮዷን ንገረኝ።
እ ፓሻር ኮዱን ንገረኝ።
አስር አስር ሀያ ሁለት ሀያ ሁለት አስራ ስድስት አስራ ስድስት አርባ ዘጠኝ
እሺ፣ ቦነስ ለቋል። እሺ
እሺ ስንት ሆነ ትነግረኛለህ?
ሀያ ብር
እሺ thank you እሺ